Hello, tena tunaenda huku.
ሄሎ ሄሎ ሄሎ ሰላም አይሰማም?
ሄሎ እግዚአብሔር ይመስገን። ለመመስገብ ነበረ።
ሄሎ ሄሎ አይሰማም?
ይሰማል። በጣም ይቅርታ።
ለመመስገብ ነበረ።
እሺ፣ እንዴት ዋሉ? ሰላም ዋሉ?
እግዚአብሔር ይመስገን።
እኔ እግዚአብሔር ይመስገን። ስምና ስክለን ቅርታ፣ መጀመሪያ
እ?
ስምና ስልክ ቁጥሮትን ሊያዝ መጀመሪያ ከይቅርታ ጋር እሺ።
ስም ማን ልበል?
ጌትነት ጌትነት ማን?
አየለ
እሺ፣ ጌትነት አየለ። ስልክ ሊያዝ ከይቅርታ ጋር ዜሮ ዘጠኝ
አርባ ሁለት አርባ ሁለት አርባ አንድ አርባ አንድ ሰላሳ ዜሮ አንድ
ሰላሳ ዜሮ አንድ እሺ፣ አቶ ጌትነት class ኡን መውሰድ የፈለጉት በኦንላይን ነው ወይስ በአካል?
በኦንላይን እሺ ይቻላል። ኮርሱ የሶስት ወር ኮርስ ነው።
አዎ።
ለሶስት ተከታታይ ቀናቶች ኮሜዲያን እሸቱ የሚያስተምረውን ቪዲዮዎች እኛ በ link እንልክሎታለን። በሳምንት አንድ ቀን ለሚኖራችሁ ጥያቄ ከኮሜዲያን እሸቱ ጋር Google meeting ይኖራል ማለት ነው።
እሺ። እናመሰግናለን።
እሺ ሄሎ